ሄሎ ሰላም ነው?
እግዚአብሔር ይመስገን።
አለን። ስልካችሁን ከእንትን ላይ አግኝቼ ነበረ። እንትን አላችሁ እንደማ ሱዙኪ ኤቭሪ በባንክ የሚመቻች ሱዙኪ ኤቭሪ
እ አለን።
አለሽ?
አዎ ስንት ሞዴል?
ሱዙኪ ኤቭሪ በአውቶማቲክ ሆኖ ሁለት ሺህ ሰባት አለን።
ሁለት ሺህ ሰባት አዎ በአውቶማቲክ ሆኖ በ manual ሆኗል።
ሆኖ ሁለት ሺህ አስራ ሁለት አለን።
ሁለት ሺህ አስራ ሁለት ስንት ነው የሚባለው? ማ
አንድ ሄሎ።
ነጥብ ስድስት
እ ሄሎ ሄሎ አቶ አይሰማም?
አንድ ነጥብ ስድስት የሚቀንስስ አባ ምን አንድ አለ?
ነጥብ ስድስት እሺ የሚቀንስ
የሚቀንስ አውቶማቲክ ነው። ሁለት ሺህ ሰባቱ አንድ ነጥብ አንድ
አንድ ነጥብ አንድ ስንት ይመቻቻል? ባንክ
አምስት ይመቻቻል።
አምስት ይመቻቻል።
አዎ
በጣም ጥሩ ቆንጆ ይዞታ ላይ ነው ያለው። የት ነው? መስቀል ፍላወር ነበር። የት ነው አድራሻችሁ?
ፓስ- እ፣ መስ- ፓስተር ፓስተር አደባባይ ፊት ለፊት ከፓስተር አደባባይ ፊት ለፊት። እሺ፣ ብቅ እላለሁ አማ ፊት ለፊት